ስፖርት ምን ልርዳው
ከሲቢ ብር ወደ ሁሉ ስፖርት አስተላልፌ ነበር።
እሺ አልገባም።
አልገባም፣ ተቆርጦብኛል፣ ግን ወደ ሲቢ አልገባም።
ከሲቢ ወደ ሁሉ ስፖርት ነው፣ ከሁሉ ስፖርት ወደ ሲቢ ነው ያስገቡት።
ከሲቢ ወደ ሁሉ ስፖርት።
እሺ እንደዛ ከሆነ ከሲቢ የተላኩልት message አለ አይደለ?
አዎ።
እሱን እስከ ቴሌግራም ላይ ልክ ያለው ልክ መቼ ልክ ያለው ልክ ያለው ዛሬ ዛሬ ይጠብቋ አ ሲስተካከል እዛው ላይ ነው የምናሳውቆት። ቴሌግራም ላይ ይከታተሉ።
አይ ቆይቷል message ኡ በሀያ አንድ ነው የተቆረጠው።
ያ የ message ኡን ሳይሆን እኛ የምናየው የዛሬ የዛ የላኩበትን ነው። ዛሬ ከላኩ ይስተካከላል፣ ይጠብቁ።
እሺ እሺ እሺ።